ሁለተኛው የዩቲዩብ ለመማሪያዬ ነው። ሄሎ
ሰላም ጤና ይስጥልን።
አብሮ ይስጥልን።
እንዴት ዋሉ?
እ፣ እግዚአብሔር ይመስገን። ሩት ነሽ?
ሩት አይደለሁም።
እባክሽ ሩት ጋር ደውዬላት ስለነበረ ከአንድ ደቂቃ በፊት እሺ ድጋሚ ሞክሩ። ዘጠኝ ዘጠና አንድ አስራ አምስት ላይ
ነው የሚሻለው ወይስ እሷን አታገናኝም? አንድ እሷ ሌላ ቦታ የማግኘት ነው እድል ያለሁት እኔ። የተለያየ ሰው ቦታ ውስጥ ነው አገኛታለሁ ያለን።
ወይስ እስቲ ሞክሩ ድንገት።
እሺ።
እሺ